ወይ ች ነበር ማለት
ሰላም ከቢሮ ነው የምደውልልህ።
ኬት ከቢሮ ከቢሮ አዎ፣ ብዩ ቤላቸው የያዝከው order ነበር አይደለ? አርባ አዎ።
ሶስት ሰማንያ ሶስት order እም፣ የምታደርሰው እዚህ ነው። እሺ ብ- ቢሮ ነው የምታመጣው።
ቢሮ አይልማ ኦሮሜ ህንፃ ነው የምለው እዚህ
እኮ customer ጋር አይደለም እኛ ቢሮ ጋር ነው የምታመጣው cancel ነው ምናምን ተብሎ ነበረ ጀመር order ኡ እኮ ገብቶኛል። delivery fee ትታሰብልሃል። እዚህ ቢሮ ነው የምታመጣው። ታውቋል አይደለ? ገርዝ ያለው ቢሮ
አውቋለሁ።
አዎ። በቃ complete ብላ ኧረ!
ይዘው መምጣት ትችላለህ።
ግን ግን order ኡ በ- በሰዓቱ ይደርሳል ብ- ብላችሁ እንዳታስቡ። ሌላ order እየሰራው ነው። cancel ነው ምናምን ተብሎ ስለ እንትን ስላለ order ይዤ cancel ነው ነበር።
ማን ነው cancel ነው ያለ?
እራሰ- እራሰው ባለ እንትን ምግቡ ያዘዘው ሰውዬው order ኡ cancel ምናምን አለኝ። cancel ነው ታዲያ?
እሺ፣
እኛ ጋር እሺ።
ሳታሳውቅ እኛ ጋር እኮ ማሳወቅ አለብህ። customer ራሱ cancel ነው ቢልክ አይደለ?
ቆይ ል- ቆይ ልንገርሽ። ቢሮ እኮ ደውሎ እኮ አወራ። አሁን አንድ ሰው እሺ ምን- ምን ማለት ነው እ ቢሮ ደውሎ አወራ። አይነን cancel ነው ምናምን ስላለኝ ቢሮ እስከሚደውል ነው አልኩ። ጅመር ደግሞ አሁን ይዘህና ለማንኛውም በቃ ቢሮ ይዘኸውና ቢሮ የሚመጣ order ነው።
ቢሮ ቢሮ መጣ order ነው አዎ ቢሮ ይዘኸው ነው የምትመጣው።
ያው እያልኩ ያለው እያልኩ እያልክ ያለው እያልክ ያለው እንደሰማሽ ከሆነ በደቂቃ እንደማይደርስ ለማለት ነው። cancel ተብዬ እኔ ሌላ order እየሰራው ነው።
የት ነው ያለኸው?
እኔ አሁን እ፣ ከእንትን ድንበሩ ጋር እሺ ለማንኛውም ይዘኸውና በቃ complete ማለት ትችላለህ። off time እንዳይወጣብህ።
complete ም አልልም። delivery ውም ይስተካከል ደቂቆ ይቆጥር። እኔ እያልኩ ያለው በደቂቃ አይደርስም እያልኩ ነው እኮ ያለው።
ሰማሁህ። በቃ ይዘኸውና በደቂቃ ማድረሰው አታድርስም። ይዘኸውና